ጤና ይስጥልኝ። ቃል ኪዳን ከብደው
ወይ ትኬት አትለቀቅልኝ።
እሺ cashier code ይንገሩኝ።
cashier code አስራ አንድ እሺ
ሰላሳ
እሺ
ዘጠና ስምንት ሁለት ሰዓት እሺ ዜሮ ዜሮ
የመቼ ነው?
ስላልሆነ
እሺ አስራ አንድ ሰላሳ ዘጠና ስምንት ዜሮ ዜሮ በዚህ ምንም አይነት ትኬት እየመጣልኝ አይደለም። check ያደርጉታል ወይ?
አስራ አንድ ሰላሳ ሶስት ዘጠና ስምንት ዜሮ ዜሮ ሰላሳ ሶስት
ሰላሳ ሶስት ዘጠና ስምንት ዜሮ ዜሮ
እሺ lost ነው ታርሟል። ሌላ አለ?